አለ ነገ ይመጣል እንኳን ሀሙስ ነው።
ሄሎ ሄሎ ሄሎ፣ ጤና ይስጥልኝ። ከችፕችፕ ነበር የምንደውሎት። አጃክስ order አድርገው አልመጣሎትም ነበር። እሺ፣ ነገ መረከብ ይችላሉ? ነገ እንላክሎት።
ነገ ስንት ሰዓት?
exact ሰዓቱን እንኳን እርግጠኛ ሆኜ ልነግሮት አልችልም።
ነገ ስራ ግማሽ ቀን ነን። ከዛ በኋላ ከነጠፉ እንወጣለን። እንዴት ይሻላል?
ስለዚህ ለሰኞ ላስተላልፍሎት።
ሰኞ ማለት ሰዓቱ አይታወቅም ነው። ሰኞ አዎ እ ማለት አሁን እኔ ነገር እርግጠኛ ሆኜ ልነግሮት አልችልም። ወይ maybe መንገድ ምንም ሊዘጋጋባቸው ስለሚችል ከዌራውስም ስንት ሰዓት እንደሚወጡ ስለማናቀኛ እርግጠኛ ሆኜ ልነግሮት አልችልም። ለዛ ነው። ስለዚህ ወይ ለሰኞ ላስተላልፍሎት።
አዎ ወይ በቃ ለሰኞ አድርጊልኝ።
እሺ ሰኞ እንልክሎታለን።
እሺ።
እሺ መልካም ምሽት።